ሄሎ ሰላም ጤና ይስጥልኝ ቴሌ እንዴት ነው?
አለ ምን ልርዳው?
ቴሌዊን ሽልማት ምናምን ይላል እና ውስጥ ጋር ስገባ ማለት ነው
እሺ
ጨዋታውን ሊያጫወተኝ አልቻለም።
እ፣ ጨዋታ ኮከብ ዘጠኝ ሰማንያ አምስት መሰላ በድረገጽ ሳይሆን በኮከብ ዘጠኝ ሰማንያ አምስት መሰላል ነው።
አ፣
አንድ ቁጥር ላይ የመዝገቡ ሶስት ቁጥር ላይ ለምጮት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ። ሶስት ቁጥርን ሲነኩ ድሉን ይሞክሩና ጥያቄ እናመልሳለን መርጠው።
እድልዎን ይሞክሩ ሲል ማለት ነው አ?
እሺ አሁን አልተሳካም ነው የሚለኝ ተከታታይ ማለት ነው። ሁሌም ቢሆን አ፣ እንደ እድል ነው እሺ፣ ያው ሽልማቱ እንደ እድል ስለሆነ ነው።
አ? አ?
እንደ እድል ነው ሽልማቱ እንደ እድል ነው። እርሱ በሚያገኙት ስኬቶች እድሎትን መሞከር ብቻ ነው። ሄሎ